ሄሎ ሄሎ ሰላም ጤና ይስጥልን ቦንቱ።
አዎ ነኝ።
እሺ ከዊ ፕላስ ነበር ምደውለው የእኛን application አውርደሽ ነበር?
ከምን?
ከዊ ፕላስ
እ አዎ አዎ አዎ እሺ አሽከርካሪነት ነው ለተጠቃሚነት?
ለተጠቃሚ ነኝ።
እሺ ግን የተመዘገብሽው አሽከርካሪዎቻችን የሚመዘገቡበት ላይ ነው እና ኦ ዊ ፕላስ Solution User የምትል አለች Play Store ላይ
እ OK
ዊ ፕላስ Solution User ትላለች እና እሷን አውርደሽ እ እንደ መጀመሪያው register ስታደርጊ አንድ አሸናፊ የሚያደርግሽን referral code ታገኛለሽ። የምንሰጣቸውን አገልግሎቶች እንዲሁም ከሶስት መቶ ሀምሳ በላይ game ኦችን እዛ ላይ ታገኛለሽ ማለት ነው።
እሺ እሺ አመሰግናለሁ። ሰላም ወይ?
እ እ